ጤና ይስጥልኝ። አሪፍ ነኝ። መሀሌሽ የማኮም ልርዳዎት።
የቴሌግራም ፔጅ የቴሌግራም ፔጃችን ለዚህ ክሊኒክ ያለሽ ቢሾፍ
እሺ ላይ ያሉ ደንበኛችን አ አቤት አይሰማም።
እሺ አሁን ይሰማል።
አ ቅድም ትራንዛክሽን አድርጌ አልገባም ያልኩሽ ነኝ። ቴሌግራም ፔጃችን ለክሊኒክ ያለሽ
እሺ ቁጥራችንን ልንገሩት።
አ ንገሪ።
እሺ ዜሮ ዘጠኝ ዘጠና ሁለት እሺ
አስራ ሶስት እሺ ዜሮ አንድ እ ሀምሳ አምስት
thank you በዚህ ቁጥር